ሰውነቴም ጎኔም ተጎተተ ካችሁ ለመለም ምነው ዛሬ የሌለኝ ያዳመን እግሬን መንገድ መንገድ ከተታኝም ሆዴም ባባባባ ልቤም ጎደል ጎደል ሰውነቴም ጎኔም ተጎተተ ካችሁ ለመለም ቢያደገደግ ከነበልሽ ላንቺው ወደርሽ ጠፋ ባልጀገብረችው ጉዳ ያልተም ዝም ብለው ካምሲወታ ወዴዋ በሆዴ ለውታው ፍቅርሽን ዳይቃኞ ደርሶ ያየው ልብሽን ያውሮታ ይስብራል ያጠኑት ይቀራል እስቲ ዛሬ ፍቅሬ ቢስ ላርገው ከሰው አፋርጌ እንዳላየ እንዳልተነካ ሰው ልዋን ልደርሰግ እስቲ ዛሬ ፍቅሬ ቢስ ላርገው ከሰው አፋርጌ እንዳላየ እንዳልተነካ ሰው ልዋን ልደርሰግ አከርመው እንደሆናዬ መውደድ የለብግ መፍቀር የለብግ አከርመው እንደሆናዬ መውደድ የለብግ ማፍቀር የለብኝ ምነው ዛሬ የሌለኝ የናምል እግሬን መንገድ መንገድ ከተታኝ ሆዴም ባባባባ ልቤም ጎደድ ጎደድ ሰውነቴም ጎኔም ተጋተጋ ካንቺው ልመለምልም ምነው ዛሬ የሌለኝ የናምል እግሬን መንገድ መንገድ ከተታኝ ሆዴም ባባባባ ልቤም ጎደድ ጎደድ ሰውነቴም ጎኔም ተጋተጋ ካንቺው ልመለምልም በቀትሩ ፀሐይ አይኔ የዋለለ ፍቅር በሆዴ ውስጥ ጎድ ጎድ እያለ ልቤም ፈረስ ሲል ፈረስረስ ላይችለው ለመድረስ ወርከቦን ሳስብሽ ከአንድ እስከ ሰላሳ ባርባር ሲለው ሆዴ ሲለው ሳሳ ሳሳ እንዳታህል ሲለኝ ስሳሳ አንቺን እንዴት ደርሳ ጉዴ ብዙ አቤት ጉዳ ጉዴ የሩቅ ሰው መውደዴ ከጓደኛ ከሰው ተለይቼ ካልቀረ መሄዴ ጉዴ ብዙ አቤት ጉዳ ጉዴ የሩቅ ሰው መውደዴ ከጓደኛ ከሰው ተለይቼ ካልቀረ መሄዴ እንዴት ይሸፈናል አዬ ማፍቀር ያስበዘዴ መውደድ ያስበዘዴ እንዴት ይሸፈናል አዬ ማፍቀር ያስበዘዴ መውደድ ይስበዘል እንዴት ይሸፈናል አይ ማፍቀር ይስበዘል መውደድ ይስበዘል